Hello ሰላም ጤና ይስጥልኝ Best Bet withdraw ላይ ችግር ገጥሞ የነበረው እናት እሺ ምንድን ነበር አልገባም?
ሁለተኛ አዎ አልገባም ሁለተኛ ያዘዝኩት አልገባም እሺ ይሄ ነው Best Bet ስልክ አዎ ይሄው ስልክ
እስኪ አድሚንሽ ይሰራል እንበለኝ ኪቢ እስኪ አንቺን እዩ አድሚን ሄሎ አቤት
እስኪ ቆይ አንድ እሺ
አባቴ admin ኡ እየሰራ አይደለም። እሺ አንዴ ቆይ ስልክ ልደውል።
ሊያዝ አዎ ያዥውና ምንድን ነው ሁለት ሺህ ሰባት መቶ ያዘዝኩታል።
ሁለት ሺህ ሰባት መቶ ነው።
አዎ መጀመሪያ ዘጠኝ ሺህ ነበረ፣ ኋላ ሁለት ሺህ ሰባት መቶ አዘዝኩኝ። የ I think የዘጠኝ ሺው ገብቷል፣ የሁለት ሺህ ሰባት መቶ አልገባም እሺ እሺ check እና አደርጋለሁ እሱን መልሰሽ check ደውል አድርጊልኝ ሀብታም ከደረሰ በለኝ ጥሩ።
እና እሺ እሺ እህቴ እሺ